ጤና ይስጥልን ቤት ቤት አብሮ ይስጥልኝ። ሰላም ነው እግዚአብሔር ይመስገን አለ። እንዴት ነው አለን።
አለ። እንትን የሆነ ትኬት ለአንድ ተበላሽቶብኝ እሺ ከዛ ሙሉ በሙሉ አላበራልኝም።
እህ፣ ትናንት ነበረ መብራት የነበረበት እስካሁን የጠበኩ ነበረ አላበራም።
እሺ የቲኬት ቁጥርን ትነግረኛለህ? cashier code cashier code
እሺ ንገረኝ።
አስራ ሶስት እሺ ቆይ አንድ ጊዜ ይቅርታ። አስራ ሶስት ሀያ ሶስት እሺ
ስልሳ ሶስት እህ
ሰማንያ አምስት ደርሶታል።
እሺ አሁን ታርሟል። እሺ መቶ ስልሳ ብር ቦነስ ገብቶልሃል።
እሺ thank you።
እሺ መልካም ቀን።
እሺ እሺ።
እሺ የንግድ ማስቀመጫ